Hello Hello ጤና ይስጥልኝ።
ጤና ይስጥልኝ።
ከ ChipChip ነበር ምደውሎት።
እሺ complain አቅርቦ ነበር። ምን ነበር?
አዎ
ምን ነበረ ያቀረቡት? order ነበር ወይስ?
አዎ፣ ቲማቲም አዝዘን ነበረ።
እሺ order ያደረጉበትን ቁጥር ይነግሩኛል?
ሎጎውን ስለማላድርገው አለ ምስታውሰው ቁጥሩማ ሁለት ስልክ ነው ያለኝ ሰላሳ ሁለት መሰለኝ። የ- እስኪ check ታደርጊዋለሽ?
አዎ ይጋሩ ስልክ ቁጥሮት።
ዜሮ ዘጠኝ ሰላሳ ሁለት እሺ
ሀያ ሰባት እሺ ሀያ ሰባት ሀምሳ ሶስት ሰባ አምስት ሀምሳ ሀምሳ ሀምሳ ሶስት ሶስት ሰባ ሰባ አምስት አምስት እሺ ንብረት ነው አዎ።
አይደለ?
አዎ እሺ በአስራ ዘጠኝ order ያደረጉትን ያመጣሉት አጠቃላይ አስራ አንድ አዎ።
ኪሎ። እሺ ነገ መቀበል አዎ።
ይችላሉ? ነገ እንላክሎት።
አዎ እንችላለን።
እሺ የት ነው location የሚመጣሉት?
ጀሞ ጀሞ ቴሌው ጋር ማለት ነው።
ጀሞ ቴሌ። እሺ ነገ እንልክሎታለን።
እሺ እሺ መልካም ምሽት፣ እናመሰግናለን።